ጤና ይስጥልን ከቢዳ ኢትዮጵያ ነው የምደውለው አሁን የተቋረጠው ስልክ ነው አሁንም አዎ ተወራርተን አይደል? አዎ አዎ አልሰማ ብሎኝ ነው ቅድም
እሺ።
እሺ አድራሻ እየነገሩኝ ነበር ለቡ ከኖክ ወዴቱ ጋር ነው ያሉት በሀጫሉ ጎዳና ወደ ላይ ወጣ ብለህ ሁለት ቅያሶች አሉ። በሁለተኛው ቅያስ ወደ ቀኝ ገባ።
አጫሉ ጎዳና
አዎ
ሁለተኛው ቅያስ ደንበኛችን ይሰማዎታል
እ አቤት አሁን መዝግቤ ወደ ጥገና ክፍል አስተላልፋለሁኝ የጥገና ባለሙያዎች በአንድ ሰዓት ውስጥ መጥተው የጥገና አገልግሎት ይሰጡታል
እሺ። እሺ።
ሌላ ምረዳት ነገር አለ
በቃ ይኸው ነው። ተ- እንትን ብሎ ተደርጎ የተደፋው ሌላም
እሺ እሺ ይህንን እ፣ አሁን አስተላልፍልዎታለሁ ስለደወሉ እናመሰግናለን አገልግሎት የሌሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን መልካም ቀን ይሁንልዎ እሺ እሺ